ሄሎ
ሄሎ ሰላም ነው።
ጤና ይስጥልኝ ሚስት ቤት
forget password ብለን አላመጣልንም። ምንም እንትን tex- ኮድ አልተላከልህም?
አልተላክም።
እስኪ ትንሽ ጠብቀው ወይ ስልክ space ሙሉ ነው።
ስልክሽ ስልክሽ ስልኬ ልስጥሽ እና አንቺ በእናትሽ ይልኝ አይ ከዚህ አይደለማ የሚላክልክ ከዚህ አይደለም እኛ የሚላክልክ ስልክ አዎ፣ space ከዚህ- ሞልቶ እንዳይሆን ከዚህ በፊትም እንደዚህ ብለሽን በቃ እምቢ አለ እንትን አለ እንደ መቼ?
አዲስ ነበር የሚላ አይ ቆይቷል። እንደዚህ forget password በል ብለሽን እ፣ በቃ እምቢ ብሎ እንደ አዲስ ነው ሰው ነው የሚላ ደግሞ መክፈት አንችልም።
አዎ ግን forget password ከተባለ ኮድ ይገባል።
ኮድ ይገባል።
ትንሽ ጠብቁት፣ ግን- ደጋግማችሁም አትሞክሩት።
እኮ ደግ- እሺ፣ አንዴ በለውና እስኪገባላችሁ ጠብቁት።
እሺ እንጠብቀው።
ሲደጋግም አዎ አንቺ ምን የምትተባበሪን ነገር የለም። ስልኩን ልከንልሽ አዎ እኔ ማድረግ አልችልም። ካልገባላችሁ እስኪ ደውሉልን፣ ጠብቁት ነው።
እሺ፣ እሺ።